ጤና ይስጥልን ልጅ ኢትዮጵያ በሰው
ሌላው ሰላም ነው።
እግዚአብሔር ይመስገን። ምንረዳው
ሰላም ነኝ ከሩታ አርባ ሰባት ቱፋይ
እሺ እሺ እናቴ ቲና የሚባል ቤት ደውሎልሻል። ማሽኑ ተበላሽቶበታል እስካሁን።
ቲና
ቲና አቦ መስመር ላይ አዎ
እሺ ትንሽ ጠብቁኝ ልፈልግልህ እ ስልክ ቁጥሯቸውን ያስታውሳል
አለኝ አዎ በሱ ሲነገሩኝና አዎ ምናልባት አግኝቻለሁኝ ግን ምናልባት እሱ ካልሆነ የተመሳሰለ ቦታ ከሆነ ብዬ ነው
እሺ ቲና መጨረሻ ሀምሳ አንድ አዎ አስመዝግበዋል ከሁለት ሰዓት በፊት ደውለው አዎ እንደምንም ቶሎ ላኪለት በእናትሽ መስመር ላይ ተቸግሯል
እሺ መዝ- ተመዝግቦ ወደሚመለከተው አካል ተላልፏል በእኛ በኩል ሌላ የምረዳውት ነገር አለ